Hello ሰላም ጤና ይስጥልኝ።
ደህና፣ እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ምን ነበረ? እስኪ ቴክኖሎጂ ነው።
Okay እንትን summary እንዲወጣልኝ ፈትቼ ነበር። ማሽኑ እናንተ ጋር ነበር እና እ
ማሽኑ እናንተ ጋር ነው።
እሺ summary
እሺ።
እ?
ለምንድን ነው የገባው እዚህ?
በ memory
በ memory
አዎ፣ ስድስት ወር ሰባት ወር ሊሆን ነው።
እ
ሰባት ወር ይሆናል ከገባ።
ከገባ በ memory case አዎ፣ እሺ።
አዎ።
ደውለህ ነበረ? ነግረሃቸው ነበር?
መጥቼ summary እንዲያወጡልኝ ጠይቄያቸው ነበረ። ቀንም ሰጥቻቸዋለሁ።
ቀንም ሰጥታቸው ነበር? የማሽን ቁጥር አዎ።
ትነግረኛለህ?
እሺ PME የሚለው ነው እ
ዜሮ ዜሮ ዜሮ ስምንት አንዴ።
ሰላሳ ስምንት እሺ። PME ስንት ዜሮ?
ሶስት ዜሮ
ሶስት ዜሮ
አዎ፣ ስምንት ሰላሳ ስምንት PME ሶስት ዜሮ ስምንት ሰላሳ ስምንት
አዎ
እሺ የምትፈልገውን ጽፈህ ሰጥተሃቸዋል።
አዎ አዎ በቃ check አድርጌ አንዴ ላሳውቅህ። ፒኤምኤ ሶስት ዜሮ ስምንት ሰላሳ ስምንት
አዎ እሺ